ఎన్నో ఎన్ని minute
Hello.
Ouais.
Hello, ¿tienes Salmo? ¿Viste bit?
Mano.
Arlen, Arlen, Salmo.
Allo, እንትን
እሺ ምን ነበር?
አሸናፊ ቲኬት ይሄድን እስኪ በአምስት
እሺ
እ?
ንገረኝ፣ ካሸር ኮዱን ንገረኝ። ትኬት ምን በአምስት ነበር የጨዋታው ቀን እና ተሳክቶልኝ system አቆይቶብኝ ነበር ሀያ አራት ሰዓት ብሎ በቃ ችግር የለውም እንትኑ ላክልኝ። cashier ምን?
ኮዱን ንገረኝ።
cashier ኮዱ የለኝም ኦንላይን ስለሆነ እንትኑ እሺ ወይ ትኬት ID ውን
ኦንላይን ነው ኦንላይን እኮ ነው ኦንላይን የተቆረጠ ነው ኦንላይን እኮ cashier ኮድም እ፣ እንትንም አለው።
እስኪ cashier ኮዱ cashier ኮዱን እንትን ልበላ
ደስ እንዳለ ያለህም አሁን እጅህ ላይ እንደ ትኬቱ እ?
ማለት ስልክ ላይ የለም ትኬቱ አለ እኮ በቃ እዛ ላይ ID ውን ንገረኝና ልይለ check ላድርግልህ።
እሺ እሺ